ሄሎ ሰላም ነው። ሰላም ተነስተልህ ለንተስሎን ነው ስባኮት ሚልደርደው
አክሲዮን መግዛት ፈልጌ እንትን ልደታ ምኑ ጋር ነው ቢሮቸው?
ልደታ ወደ አብነት በሚወስደው መንገድ ዋናው ፍርድ ቤቱ ጋር ፊት ለፊት
ኦኬ። ፍርድ ቤቱ ፊት ለፊት ፊት ለፊት መርካቶ ገበያ ማዕከል የለም።
መርካቶ በዚህ በንግድ ባንክ ባለበት
አዎ አዎ መርካቶ ገበያ ማዕከል ፊት ለፊት ያለውን ነጫጭ ነጩ ህንጻ የለም።
ነጭ ህንጻ ይሄ okay። ራሱ ፍሊንትስቶን የሰራው ያለው
ፍሊንቶን የሰራው ራሱ ground ላይ ነው ያለው።
ground ላይ ነው ያለው።
ሞት ማን ልበል?
ሰለሞን ሰለሞን ሰለሞን መረጃውን ከዚህ በፊት ሰምቷል።
አ ከዚህ በፊት ሰምቻለሁ አይደለም?
አ እሺ ከቲቪ ነው መረጃው የሰሙት?
ከሬዲዮ
ከሬዲዮ። እሺ አመሰግናለሁ። አሁን እየሄዱት ነው።
ትንሽ ቆይቼ እሄዳለሁ።
በቃ ደውለን እናሳውቀዋለን። ችግር የለም።
እሺ thank you።
አመሰግናለሁ። መልካም